hello ሰላም ጤና ይስጥልኝ።
ትናንትና አምስት item order የነበረና ሶስት ብቻ ነው የደረሰው።
ምን ነበር?
የ avoca ምንድን ነው ፓፓያና cabbage ቀረን።
okay፣ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አስራ ሁለት አስራ ሁለት ስልሳ ስድስት እሺ ዜሮ ዘጠኝ ሰባ አንድ
okay። አዎ ጥቅል ጎመንና
ፓፓያ
አዎ፣ አዎ። ነገ ቢመጣ ነገ መቀበል ይችላሉ?
ይችላሉ። ግን ለምንድን ነው እንደዚህ የምታደርጉት? ብዙ ጊዜ እንደዚህ ገጠመኝና አዎ፣ ለምን አንድ ላይ organize አይደረግም እ አዎ። እጥረት ሲኖር ነው የማይመጣሎት። ለዛ ነው ይቅርታ። warehouse ላይ እጥረት ካለ የሚቀረው
እም፣ ስለዚህ ለነገ ነገ አስገባለሁ።
የለም።
አዎ፣ ነገ ይመጣሉ።
እሺ እሺ፣ መልካም ቀን። እናመሰግናለን።
መልካም ቀን እሺ